hello ጤና ይስጥልኝ። ሳይነርጂ ነው።
አዎ አዎ ከአሪፍ የ download ደንበኛችን እሺ እሺ POS machine ኡ ላይ ያጋጠሙት ችግር ካለ ለመጠየቅ ነበር። ምናልባት okay POS machine ላይ ችግር ሳይሆን እ visa card አይሰራም እና የእኛ customer ኦቻችን ደግሞ አብዛኞቹ ዜጎች ናቸው።
እሺ
እ በጣም ብዙ ብር አስመልጣችሁናል። በዚሁ አጋጣሚ international card ነው።
አዎ international card customer ኦች ዕቃ ለመግዛት የመጡ የእናንተ POS machine ደግሞ እ አይሰራም።
አዎ international card አልጀመርንም። ደንበኞች አዎ እሱን ብቻ እሱን ብቻ ቶሎ አስተካክሉ።
ለሚመለከተው አካል አስተላልፍልዎታለሁ። ደንበኛችን እሺ እሺ ስሞትን በደንብ።
ሊያስገኝ
እ እ ስሞትን
ስሞታ የእርሱን ስም ሊያዝ ይቅርታ።
እ እሺ ዳግም ማስረሻ እሺ ደንበኛችን ለሚመለከተው አካል አስተላልፍልዎታለሁ። መልካም ቀን ይሁንልዎት።
እሺ እሺ